አም ጤና ይስጥልኝ። ቤት ቤት ትንሽ ሰላም ነው።
እግዚአብሔር ይመስገን።
ሚኪ ነኝ ጎንደር።
እሺ ሚኪ
ይህን ትኬት ነበርና ብር ወደ ሲስተም አልገባም።
እ ልከልህ ነበር ቴሌግራም ላይ።
አይ አላኩልሽ።
እሺ ካሻርኮችን ትነግረኛለህ?
እ ቼክ አድርጌ ልደውልልሽ ወይ ቴሌግራም ላይ ቼክ አድርጌ
ችግር የለውም። ቴሌግራም ላይ ሚኪ ጎንደር ነው።
አ ወደ ሰማንያ ስድስት ሺህ ብር አካባቢ ገባል። ያስ አስራ ሁለት ወይም አስራ ሶስት ላይ በቃ ላካቸው እንትኖቹን ካሸርኮዱን አንክ ላይም የላክንልክ ነው ላካቸው። እዛ ላይ እናየዋለን።